ሄሎ ሄሎ፣ ጤና ይስጥልኝ።
አብሮ ይስጥልን።
ከዊ ፕላስ ሶሉሽን ነው የደወልኩት። ልጆች መጥተው ነበረ ስለ app ለማውራት አይደል?
አዎ፣ አዎ።
አስመዝግቦት ነበረ።
አዎ እሺ እ፣ በ provider ነበር የሚመዘገቡት አይደል?
OK እ፣ ግን እንትን ነው በሱ- እሺ እ፣ እኔ እንኳን ተቀጣሪ ነኝ፣ ግን ከባለቤቷ ጋር ተነጋግሬ እነግራቸዋለሁ ነበር ያልኳቸው። የራይድ የምን ነበር የ shopping ን አይደል አዎ እ፣ እኮ ለእሷ ለ- አና- ላናግራትና ጊዜ ስላላገኘው ነው። ከዛ አሳውቀታለሁ አሳውቀሻለሁ እሺ ገና አልነገሯትም? አልነገርሻትም?
አልነገርኳትም።
እሺ ከነገርሻት በኋላ እ፣ እ፣ store በሚለው app እሺ።
store ላይ ታውርደው አ፣ እ፣ እሺ solution store በሚለው ካልሆነ እሺ።
ያ link እንልካለን።
እሺ እኔ እናት እሺ እሺ አመሰግናለን።
እሺ